ሄሎ ቤርሳቤ ነኝ
ሰላም ነዋ።
አለሁ። እንዴት ነህ?
ደህና ዘጠና አንድ ሀያ እንዲያራ በናትሽ የኮተቤ ኦርደር ነው እና
እህ ወሰን ነው ወሰን ነው ቤት እኔ ደግሞ ፍየል ቤት ነኝ። ሳራቅ ያስቆኛል ሰዓቱ ጭሉ እዛ አካባቢ ያሉት ልጆች ስሉ
ይላል ዘጠና አንድ ሀያ አንድ አዎ አሁን ሌላ ሌላ ላይ እስከ ሌላ አላስኩም። አዎ
ዘጠና አንድ ሀያ አንድ ማን ነው ስምህ?
አለበል አለበል መስመር ላይ ጠብቀኝ።
እሺ
የም የት ነው የሚነሳው? አለበል ወሰን ነው ከወሰን ኮተቤ ዜሮ ሁለት ነው። ለእኔ በጣም ሩቅ ነው። ያው እንድትተባበሪኝ ነው እንጂ ቅርብ ቢሆን ስራው ነበረ እና የምትተባበሪኝ ከሆነ
እስኪ ቆይ ልጠይቅልህ። አለበል እኔ ማስወጣት አልችልም።
ጠይቅልኝ ናት እዛ አካባቢ ስላሉ እኔ ደግሞ ሳላቆስና በጣም ማርያም ጠይቅልኝና
እሺ አለበል አቤት
እ ቲም ሊደርህ አለ አይደለ? ቴዲ
ቴዎድሮስ አዎ አዎ ለእሱ ደውልለት ነው ማለት ነው።
እ ሌላ ሰው እንዲቀይርልህ ንገረው እና ለእኛ ደውሎ ይንገረን። ሌላ ሰው አሳይን እንዲያደርግልህ እዚህ እሺ እሺ ንገረው እሺ።
እሺ